hello
አሎ ወይ
ዘመን ነኝ። ማሽን ቁጥር ልንገርሽ።
እሺ
PMA PNA
ሶስት ዜሮ
ሶስት ዜሮ ሰማንያ ዘጠና አንድ
ሰማንያ አንድ ዘጠና no አንድ no no no ሰማንያ ስምንት ዜሮ ዘጠኝ አንድ እሺ PMA ሶስት ዜሮ አልከኝ ሰማንያ ከዛ ዘጠና
ሰማንያ ሰማንያ ከዛ ዘጠና አንድ ዘጠና ዘጠና አንድ አንድ በቃ እሺ።
ሰማንያ ዘጠና አንድ እሺ check አድርጌ ላሳውቅህ
እኮ አልዝጋው አይደለ ልጠብቅ አይ ይቆጥርብሃል ራስ ደውለልኝ መልሼ ልደውልልሽ